ኃይል እባላለሁ ባኮመን ወጣ
ሰላም ጤና ይስጥልኝ።
አብሮ ይስጥልን።
አም፣ እ፣ oven ተበላሽቶብኝ ነበርና እሺ ማሰራት ፈልጌ ነበረ።
እሺ oven ኦች ምን ሰላም አይነቶች ነው?
እንትን እም፣ እ፣ ይሄ እ፣ ላይኛውና ታችኛው ማበስለው አለ እሺ ነው ማበስለው።
ምን አሉኝ? ይቅርታ።
ይሄ ኦ- oven ኡን ከፍተሽው የሆነ አሁን ለምሳሌ አሁን ኬክ ስታስገቢ የላይኛውና የታችኛው አለ አይደለም ያበስ አዎ አዎ የላይኛው ይሰራ የታችኛው አይሰራም። የታችኛው አያበስልም። በጣም በጣም ዜሮ ወይም ትንሽ
እሺ እሺ መልካም። ከእባክዎትን ሙሉ ስሞትን ይንገሩን።
እ፣ ፍሬ ህይወት ፊቶ
በዚህ ስልክ ቁጥር ነው የሚገኙት ወይስ ሌላ ስልክ ቁጥር አለዎት?
በዚህ ነው።
እሺ የት አካባቢ ነው ባለሙያ የፈለጉት?
እ፣ እንግሊዝ ኤምባሲ
እሺ የተበላሸውን እቃ ብራንዱን የሚያውቁት ከሆነ
እ፣ በቃል አላውቀውም። አንዴ ሊየው እሺ ቸ
አ፣ ቆይ አንዴ። እም፣ እስኪ እም፣ ፌማስ ሉክ ሉክስ ምን አሉ? ይቅርታ።
ፌማ እሺ ሉክስ ይላል ፌማ ሉክ።
F E እሺ
M A እሺ
S እሺ
L U X
እሺ እሺ። ስለ ድርጅታችን መረዳት የት ነበር የሰሙት?
እ፣ አ- ድሮም አንዴ ተጠቅሜ ያውቃለሁ።
ደንበኛ ነዎት?
ከአሁን በፊት አዎ፣
መልካም እሺ። ስለዚህ የባለሙያ ጥያቄዎችን ለማስተናገድ የአገልግሎት ክፍያ ሶስት መቶ ብር ብቻ የሚከፍሉ ይሆናል።
እሺ የክፍያ የሚፈጽሙበትን የባንክ መረጃ እና ስለ ጉዳዩን ውስን ዋስትና የሚያስረዳ ሰነድ በጽሁፍ መልእክት እንልክሎታለን። እ፣ ክፍያ እንደፈጸሙ በቴሌግራም screenshot ሲልኩልን ባለሙያው በፍጥነት ወደ እርስዎ ጋር የሚመጣ ይሆናል ማለት ነው።
ጥሩ። የ- በቴሌግራም የምልክበት account የትኛው ነው?
አዎ በሱ ጥያቄ ነው በጽሁፍ የምታሳውቁኝ?
no በ SMS ነው በ normal message ነው የባንክ መረጃውና የውስን ዋስትና የሚደርሱት። ግን እርሱ አሁን እ፣ ደረሰኞትን የሚልኩበት አሁን የምትመደብሎት የስራ ባልደረባዬ ስለምትደውልሎት እ፣ በዛኔ በዛ ስልክ ይልኩላታል። ተጨማሪም ጥያቄ ካሉት ደግሞ የተብራራ ምላሽ ትሰጡታለች።
አሪፍ። እሺ እሺ ጉዳዩን ጥሩ።
ስለመረጩ እናመሰግናለን። መልካም ቀን ይሁንሉ።
እሺ። እና መልካም ቀን።
እሺ